ኤሌክትሪክ ዋሽንግተን የህክምና ማዕከል hello ዋሽንግተን አዎ
እንትን ነበር ከዘሪቱ ነው የምደውልልህ።
እሺ
አንድ mechanical ventilation ላይ ያለ ታካሚ ያለና ፔዲካል ለመነሳት ነው እና
እሺ
እና ማሽን ያለው አላቸው አይደል አምቡላንስ?
አዎ አለን
እሺ፣ ስለዚህ ልንገራቸው ዋጋውን፣ እኔ ባለሙያ ነኝ። ዋጋውን እ፣ ል- አውጡልኝና
እሺ ምንድን ነው የፈለጉት
አምቡላንሱ ማሽን ያለው ነው የሚፈለገው። already ማሽን ላይ ነው ያለው።
እሺ ሲቲ ስካን ነው
አብዶሚናል ሲቲ ስካን ነው with contrast።
ሰባት ሺ ስድስት መቶ
የምኑ የ CT scan ኡ?
አዎ CT scan ነው እሺ፣ አምቡላንሱ
አምቡላንሱ አያስከፍልም
አያስከፍልም?
አዎ
አሁን ማሽን ላይ ማሽን ላይ ነው ታካሚ ቆይሻል። ICU ነው
እስኪ mechanical ማ- ማሽን ይፈልጋል።
እስኪ አንዴ contact አድርጌ መልሼ ልደውልዎት እሺ የ CT scan ኡ እንደዛ ነው ዋጋው ስለ አምቡላንሱ contact አድርጌ መልሼ ልደውልዎት እሺ